ጤና ይስጥልኝ ከ BGI ኢትዮጵያ ነው የምደውለው። ከ BGI ኢትዮጵያ ጥሪ ማዕከል።
እሺ
እርሱ ኤፍራታ እፎይታ ባርና ሬስቶራንት ነው የሚያችን እፎይታ ባርና ሬስቶራንት።
አዎ
እሺ ሰሞኑን የ BGI ኮድ ልከን ነበረ ደርሰን በጽሁፍ መልእክት።
አልደረሰኝም። በዚህ ስልክ ግን ተደውሎ መልሼ ስደውል አይሰራም።
አዎ እኮ እ፣ እኔ የደወልኩሎት አሁን የ BGI ኮድ ወይ የ BGI ID ዎትን እንድነግሮት ነው።
እሺ እ፣ የያዙ ልንገሮት
አንድ ቅርሽ አርባ
አርባ ዘጠኝ ሀያ ሰባት
ይህችልኝ
አርባ ዘጠኝ ሀያ ሰባት
አርባ ዘጠኝ ሀያ ሰባት ሰላሳ ዘጠኝ
ሰላሳ ዘጠኝ ሀምሳ ስምንት ሀምሳ ስምንት አዎ በቃ ይሄ አዎ ይሄ የ BGI ኮድ ቁጥሮት ነው እና BGI ለምኑ ነው የሚጠቅመው ይሄ?
ይሄ BGI ኮድ ብለን ስንጠይቁት ይነግሩናል። ወደ ሰማንያ ስድስት ሰባ ሰባት ደውሎ አገልግሎት ፈልጉ እና BGI ኮድ ሲባሉ ይሄንን ኮድ ይናገራሉ ማለት ነው።
okay ስለ ስለ አገልግሎት እናመሰግናለን። መልካም ቀን።
ለሁላችሁ